hello ጤና ይስጥልኝ። ሰላም ነው?
አለን እንለጣ እንዴ ብራችንን ተበላ። እንደገና ልንበላ ስንል ደግሞ time out ይለናል። ምንድን ነው የሚሻለው?
ምን እየተጫወታችሁ ነው?
አቤተር
time out ብሎ አዎ፣ ሳትመድቡ ነው ቀድመን ገብተንም stage time out ይለናል።
መድባችሁ ነው ሳትመድቡ?
አረ መድቤ ሰባት ሺህ ብር አለ።
ያው ሳትጫወትበት ከሆነ ራሱ system ኡ ከሆነ ይመልስልሃል። ብሩ አይ ብር ወሰደብኝ እኮ አላልኩሽም። እናት እ፣ እ፣ አያስገባም፣ አያስገባም። stage time out ይላል።
okay እሺ፣ ችግር ካለ እሱ check እናደርገዋለን፣ አሳውቃለሁ።
እስኪ አሳውቂ በእናትሽ። ተበላን ተበላን እንጣስ ደግሞ እሺ፣ ችግር ካለ እናስ ግን system ስለሆነ አሁን አንተ ጋር ብቻ ተለይቶ አይበላሽም። ምናልባት እና- connection ምናምን ከሆነ እሱ check አድርገው።
አረ እኔ በእናትሽ ቴሌቪዥን connection
በቃ እሺ፣ ችግር ካለ ንገሪኝ፣ አደርጋለሁ።
እባክሽ እባክሽ።
እሺ